Hello ወይ ጤና ይስጥልኝ። እግዚአብሔር ይመስገን። እንትን ቦታ ላስ ፈልጌ ነበር እና
ምን አሉኝ?
ለመመዝገብ ፈልጌ ነበረ ቦታ ለመያዝ የነገውን standup comedy።
እሺ ቪዲዮ ቪዲዮ አለ እዛ በዛ link ዶንኪ ቲዩብ ይከታተላሉ አይደል? ከይቅርታ ጋር አዎ
እ፣ ቪዲዮዎቻችን ላይ link ኦች አሉ። እዛ ላይ ቦታ መያዝ ይችላሉ። link ኡ ላይ ገብተው
እሺ። ስለዚህ እሺ።
መ- ሄጄ ትኬት መቁረጥ አይጠበቅብኝም።
አዎ አዎ፣ ሲመጡ ነው የሚሰጡት እዛ
ስለዚህ ብሩን የምከፍለው ሰሞኑን- ታዲያ እንዴት ነው?
ስሞት አለ መመሪያ እዛ ላይ አለ። ይጨርሳሉ።
በቃ እዛ ላይ ልጨርሰው። እሺ፣ እሺ። thank you የኔ እናት። እሺ፣ መልካም ቀን።
መልካም እሺ፣ ቀን።
ቸር። አሜን።